ጤና ይስጥልኝ። አሪፍ ነኝ። ዋሌኩም ባኮ ምንድርዳዎች
ምን ያስጥልኝ።
አብሮስታን በእናንተ እንትን ሁሉ ስፖርት ዲፖዚት አድርጌ በ- እንትን ታዘጋብኝ። እንዴት ምንድን ነው?
ዛሬ ነበር ዲፖዚት ያደረጉት?
አይ ትላንትና ወዲያ እህ። ምን ያህል ብር ነበር ዲፖዚት ያደረጉት?
ዲፖዚት ያደረግኩት በብዛት ወድ
Hello።
Hello
እሺ፣ አሁን ይሰማል።
አምስት ሺህ ብር አምስት ሺህ ብር እ፣ ወደ ሁሉ ስፖርት ለማስገባት የሞከሩት ከምን account ኦት ነው?
ከ CBE ነው።
ከ CBE ወደ ሁሉ ስፖርት። Okay። እና አልገባም።
አዎ አልገባም።
እህ። ማለት ከ CBE ብሩ መውጣቱን የሚያሳይ message ደርሶታል አይደል?
አ፣
ግን ሁሉ ስፖርቱ ላይ deposit አላረገም። እሺ ስሞትም አልበል
ተከስተ
Hello፣ ይሰማዎታል?
ተከስተ
Hello ተከስተ ተከስተ
Hello